ma yaa ku soo ma bedelin helo ሰላም ጤና ይስጥልን ቤተሰብ ፎርጊት አረገ ለ- ሌላ አዲስ ሌላ አዲስ ኮር አደሚው ፓስወርድ
እ ፓስወርድ ነው።
ሄሎ ሄሎ ይሰማኛል።
አዎ ሌላ አዲስ ኮድ ሌላ አዲስ ሊያደርግ ፈልጌ ፎርጌት አድርገኝ ፎርጌት ሲያደርገኝ ሌላ ስልክ ሲያስገባው ኮድ ላክላችሁ።
ፎርጌት ፓስወርድ ብለው ነው አዎ አዎ ሌላ አዲስ እየሰራ አዲስ እኮ ወደ አልተላከልን አዎ ለምበር ከረ አይበይ ለምበር ኮሽ ለምበር ኮሽ ኦሽ ማ አይ ለምበር ኮሽ